ሄሎ ሄሎ አቤት ሰላም ነው ዘበን
አዲባባ መኪና ምናምን ሸጫ
ምን ነካዎት? ምን ነካዎት? አባት
ፕላትዝ አለች እሺ ሁለት ሺህ አንድ ሞዴል ማለት ነው እሺ
እና ወደ ሰባት ሰው የሚ- ሰባት ሰው ምናምን የሚይዝ ነገር መቀ- ነበር መቀየር የፈለኩት ወይ አቫንዛ
እሺ ወይ ደግሞ ተመሳሳይ ነገሮች ማለት ነው እኮ ይዘውልን ይመጣሉ ም- ሜክሲኮ branch ኣችን ላይ
okay አ- ይኖራችኋል እንደዛ አ በአካል ይዘውልን ይምጡና
አ እና አዎ፣ ለመጣ- እንነጋገር።
እሱን እና የምጨምረውን ብር ማለት ነው እም፣ ባንክ ነው የሚሰጠኝ ዳሽን ባንክ ባንክ ማለት ነው።
አያይዘንሎት አ- አይ ዳሽን ባንክ አለኝ እኔ እሺ ዳሽን ባንክ ይሰጠኛል ብሩን ማለት almost አሁን እሺ።
post እያደረግኩኝ ነው እሺ ግን እ፣ ሊቢሬውን ወደ ካዞርኩ በኋላ ነው ሊቢሬውን ይዞ ብሩን የሚለቅልኝ ማለት ነው እሺ
እሱ እንዴት ነው የምትተባበሩ ምናምን እኮ ለ- ይምጡና አ ችግር የለውም ይምጡና ያናግሩና በአካል ልምጣ አዎ መኪናዎትን የ- እንትን ብለው ይምጡና ያናግሩ እሺ እሺ እሺ እሺ አመሰግናለሁ እሺ እኛ ምናምን ይኖራችኋል አ መኪኖቹ ግን አ መኪኖቹ ይኖሩናል እናዘጋጃለን እኔም እናዘጋጅሎታለን መጥተው በአካል አዎ።
ያናግሩ ያናግሩ እሺ